ማመን ያንተ እኔ ስልክ እየደወልኩ ነው። ሄሎ
ሄሎ ያሬድ፣ ወይ ወይ፣ አቤት አቤት።
ሀሴት ነኝ።
አዎ ሀሴት አውቄሻለሁ። አዎ በድምፅሽ።
እሺ፣ ምንድን ነው customer ስልክ አላነሳም ብላኝ ነበር ሀሴትዬ፣ ቅድም ቆይቷል እና አሁን?
ያኛው ስልካችሁ እምቢ አለኝ እኮ። ከዛ በዛኛው ደውዬ ጠየ- ነገርኳቸው ለሆነ ልጅ።
አዎ፣ ግን አስነግራቸውም ነበረ case ኡን። እነሱ ናቸው እኮ የሚደውሉት customer እ ጋር። እሺ፣ እነዚህ አሁን ናቸው አሉ። አዎ እነ- ተገናኛችሁ?
አዎ እ?
ተገናኝተን አሁን ሰጥቻታለሁ ለ customer ዋ፣ ጨርሼ ነው። አዎ እሺ። እና አሁን on time ነው አዎ on time ወይ?
ሆኗል። on time ፈልጌ ነው። አዎ እሺ፣ አዎ on time አስተላልፍልሃለሁ።
እንዲሆንልኝ ነው ሀሴትዬ። እሺ እሺ፣ እሺ፣ አመሰግናለሁ።
እሺ እሺ ያሬድ፣ እሺ፣ እሺ እሺ፣ ቻው።
ቻው።